ገንዘብ withdraw ለማድረግ ነበረ አልሆነልን።
ምንድን ነው የሚልህ?
insufficient fund withdraw ነው የሚለው።
okay፣ እሺ። አሁን የደወልክበት ነው best bet ቁጥርህ አይደለም ሌላ ነው።
ሌላ ነው። እሺ፣ አንዲት ትነግረኛለህ። ዜሮ ዘጠኝ ሰማንያ አራት እሺ፣
አስራ አንድ እሺ፣ ሀምሳ ሶስት እሺ።
ሰማንያ አራት
ስንት ብር ነበር withdraw ለማድረግ የሞከርከው?
ሁለት ሺ
okay፣ እሺ።
ልክ ያለው አልደረሰም።